ሄሎ
አቤት ሰላም ጤና ይስጥልኝ።
አብሮ ጥሩ ፍሊንስቶን ነው የደወሉት። ምን ልርዳዎት?
አክሲዮን ለመግዛት ፈልጌ ነው።
ኦኬ እሺ፣ አሁን ምዝገባ ላይ ነው ያለነው። ስሞትና ስልኮትን ይዛለሁ። ሐምሌ አንድ ላይ ነው የምንደውልዎት።
እሺ ያዘ ስልኬና ስለ ስሞትም አለበል
ኃይሌ ተለፈ እ ኃይሌ ተለፈ ኃይሌ
አ
እሺ፣ ምን ላይ ነው ስለኛ የሰሙት?
አ እንዲህ ሰምቼ ነው መረጃው ካልሲ ለመሰብሰብ ነበር።
okay አሁን ትንሹ የ share ሽያጭ ሀያ ሺህ ብር ነው። ትልቁ ደግሞ ሁለት ሚሊዮን ብር ነው
ምን ላይ ነበር?
እ
ምን ላይ ነበር?
ምን አሉኝ?
ምን ምን ላይ ነበር
አልገባኝም።
ማለት አክሲዮኑ የሚሸጠው okay ለምን?
Flintstone Homes እ፣ የአፓርትመንት ቤት ሽያጭ ነው እየገነባን ነው የምንሸጠው እና የእሱ ክርፍ ተ- ትርፍ ተካፋይ ነው የሚሆኑት በገዙት ልክ
አየህ
እ
አየህ በቃ ደውይልኝ፣ ስልኬ እያየሁ ነው።
ይዤዋለሁ ስልኮትን። የት አካባቢ ነው እርሶ?
ባሌ ነው።
እሺ እንደውሎታለን ሐምሌ አንድ ላይ አያ እሺ መልካም ቀን።